ሄሎ
ሄሎ።
ሰላም ጤና ይስጥልን። ቴሌቪ ናችሁልኝ ደህና ነሽ?
አለን። ምን ልርዳዎት?
በእናትህ ይሄ እንዴት ነው? ይሄ ድርጅቱ እንዳለ ሲም ካርድ ላይ ብር እንዳይኖር እየከለከለ ነው። ወይም አንድ የት- ጊዜ አያውቅም ወጥቶ አያውቅም ለነ አቤት
እ?
ምን አሉኝ?
ይሄ ኮድ እንዴት ላቋርጥ?
ስልኮትን ይንገሩኝ።
ሲም ካርድ ላይ ብር እንዳይኖር እየከለከለኝ ነው።
እሺ ስልኮትን ይንገሩኝ። አንዴ ላቋርጥሎት። ስልኮትን ይንገሩኝ። ያ ላቋርጥሎት።
ስልኩ ሲኮዱ
የእርሶን ስልክ
ስልክ ስልክ ቁጥሩ ነው አዎ ሰላሳ ዜሮ ዘጠኝ ሰላሳ ዘጠኝ ሰላሳ ዘጠኝ
ሰማንያ
ሰማንያ ሀምሳ ስምንት ሀምሳ ዘጠኝ ሀምሳ ስምንት
ሀምሳ ስምንት ሀምሳ ሶስት መጨረሻ ሀምሳ ሶስት መስመር ላይ ጠብቁ።
እሺ በቃ እሺ
ተቋርጦሎታል።
እ?
ተቋርጦሎታል።
እሺ እናመሰግናለን ምንም አይደለሽ።
እሺ እሺ እሺ